በቀር አታውሩልኝ ሌላ ክሷ ዜና በቀር አስራዬን ትብትብ አርጋኝ ላለች ከሀገር አታውሩልኝ ሌላ ክሷ ዜና በቀር አታውሩልኝ ሌላ ክሷ ዜና በቀር አስራዬን ትብትብ አርጋኝ ላለች ከሀገር ላጠቅመኝ ወድጃ ላታዛልቀኝ አሁን ከአገር ሄዳን አቆቷ ጎዳኝ ብጠራት አሰማ ያለች ሩቅ ምን ትጠቀማለች እንዲህ ማቅቅ አታውሩልኝ ሌላ ክሷ ዜና በቀር አታውሩልኝ ሌላ ክሷ ዜና በቀር አስራዬን ትብትብ አርጋኝ ሄዳለች ከሀገር አታውሩልኝ ሌላ ክሷ ዜና በቀር አታውሩልኝ ሌላ ክሷ ዜና በቀር አስራዬን ትብትብ አርጋኝ ሄዳለች ከሀገር ግን ሀሳብ እሷ ነች የልቤ ወሬላ የእሷን የእሷን እንጂ ናታውሩልኝ ሌላ እንደዚህ ስባት ናፍቆቷን ስባጂ ኑራ ሳትቸግሪ ሞታለሁ እንጂ አታውሩልኝ ሌላ ክሷ ዜና በቀር አታውሩልኝ ሌላ ክሷ ዜና በቀር አስራዬትን ትባርጋኝ ላለች ከሀገር አታውሩልኝ ሌላ ክሷ ዜና በቀር አታውሩልኝ ሌላ ክሷ ዜና በቀር አስራዬትን ትባርጋኝ ላለች ከሀገር የዛሬ ዘመን ሰው መቼም አልታመነ ነግሬዋት ይሆናል ያልሆነ ያልሆነ ፍቅሬ በደህናን አልተናም አንጀቷ ትወደኝ ነበር እንደ ራስ ሕይወቷ አታውሩልኝ ሌላ ክሷ ዜና በቀር አታውሩልኝ ሌላ ክሷ ዜና በቀር አስራኝ ትብትብ አርጋኝ ላለች ከሀገር አታውሩልኝ ሌላ ክሷ ዜና በቀር አታውሩልኝ ሌላ ክሷ ዜና በቀር አስራኝ ትብትብ አርጋኝ ላለች ከሀገር አታውሩልኝ ሌላ ክሷ ዜና በቀር አታውሩልኝ ሌላ ክሷ ዜና በቀር አስራኝ ትብትብ አርጋኝ ላለች ከሀገር አስራኝ ትብትብ አርጋኝ ላለች ከሀገር አስራኝ ትብትብ አርጋኝ ላለች ከሀገር አስራኝ ትብትብ አርጋኝ ላለች ከሀገር አስራኝ ትብትብ አርጋኝ ላለች ከሀገር አስራኝ ትብትብ አርጋኝ ላለች ከሀገር አስራኝ ትብትብ አርጋኝ ላለች ከሀገር